ወይኔ ነገን ከግብፅ አውጥቶ አይዛብን አባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ከደነች የወይኔ ነገን ከግብፅ አውጥቶ አይዛብን አባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላም ተራሮችን ከደነች። ስሮቿን ወደ ምድር ሰደደች፣ ቡቃያን እስከ ወንዝ ዘረጋች። ጌታም የእሳት ቅጥር ሆነላት፣ በግርማው ሞገስ ከበባት። የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ከደነች። የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላም ተራሮችን ከደነች። ሁሉን ሚያውቅ መንፈሱ መረጣት፣ ሁሉን ሚችል ቀኙ ተከላት። ከቶ ማን ይችላል ሊነቅላት? ጌታ እግዚአብሔር ወዶ ያጸናት። የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ከደነች። የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ከደነች። አደገች አይዛብንም ወረሰች፣ የምድርን ፊት ሁሉ ሸፈነች። ግራውም ቀኙም የእርሷ ሆነና ተስፋፋች መሰረቷም ዘና የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ከደነች። የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላም ተራሮችን ከደነች። ይገኝባታል በየዓመቱ ለምለም ናት በበጋ በክረምቱ ሆናለች ለሕዝቡ መጠለያ መሸሻ መጠጊያ ማረፊያ የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ከደነች። የወይኔን ግንድ ከግብፅ አውጥቶ አይዛብ ነባሮ እርስዋን ተክሎ ያጸደቃት ዛፍ እነሆ አደገች በጥላዋም ተራሮችን ፈተነች።